አላረመላትም መሰለኝ ነበር አላረመላትም እና ደውልና cash report ንገር በል።
Hello hello
Hello አቤት፣
አይሰማም?
ይሰማል።
Hello አቤት፣ አይሰማም? ይሰማኛል።
ሰላም ነው?
ነበር ሰላም ነው።
አለን። አይሰማም ድምጽ። እስኪ የሆነ እስኪ check አድርግልኝ እስኪ እሺ፣ አ- cash አንተ- አርኮዱን አንተ- ንገረኝ።
እ እ- cash out ኮዱን ንገረኝ።
እ እሺ ኧረ አንደኛው የለም በእናትህ። እሺ አንደኛው ሰማንያ ሰባት ሰማንያ ሰባት
ሀምሳ ስድስት ሀምሳ ስድስት ዜሮ ስድስት ስድስት አንደኛው የለውም መሰለኝ cash out ኮድ
ይሄኛው ሁለት ጨዋታ ነው የወጣው።
እሺ ይኸኛው ቦነስ የለውም። እሺ ንገረኝ።
እም፣ ሰማንያ ሰባት
ሰማንያ ሰባት
እ- ኧረ ወፍ የለውም ግን እናት ይሄኛው እንዴት መናገር ይቻላል ትኬት ኮዱን ቴሌግራም ላይ ላክልኝ። ትኬት ID የምትለዋል
ትኬት አይዲ አጠቃላይ አዎ የምትለውን ቴሌግራም ላይ ላክልኝ።
እሺ እሺ እሺ